አቤት ሰላም ነው።
ሰላም
ገንዘብ አስገብቼ ነው እምቢ አለኝ።
ገንዘብ ወጪ አድርገው ነው አይደለም ዲፖዚት
ዲፖዚት ስልካችን ልስጥዎትና ቴሌግራም ላይ ያው ዲፖዚት የቴሌግራም ላይ እኮ ፎቶ እየላኩ ነው።
እሺ ማን ነው የሚለው
ማ ቴሌግራም ላይ የእርሶ ስም ማን ነው የሚለው ቤስቢ super ታይም ነው
አ እሱ የኛ ነው የእርሶ ስም ቴሌግራም ላይ አ ዜሮ ዘጠኝ
አ ስሙትን ስሙትን ይንገሩኝ ቴሌግራም ላይ የሚጠቀሙት የኔ አሙኳ
ኦኬ ኦኬ
አሙኳ ነው ነው ኦኬ አግኝቼዋለሁ እሺ፣ እሺ። ከኔ ጋር ነበር ያወሩት አያ ለ አ ለቻፓ ሪፖርት አደርግልዎታል
አረካ ለሳንቲም ፔ ይቅርታ አዎ
አዎ ገባው ሪፖርት ልከናል ይስተካከላል ያስገቡታል እሱ አያ አያ እሺ መልካም ምሽት